የሆነ
ሰላም ጤና ይስጥልኝ።
ሰላም እንዴት አለ እግዚአብሔር ይመስገን።
order አድርጌ ነበር ሽንኩርትና
መች ነበር ያደረጉት?
ማክሰኞ ነው መሰለኝ ማክሰኞ መሰለኝ ያደረኩት ማክሰኞ ነው።
እስኪ ስልክ ቁጥርኝ ጋር ዜሮ ዘጠኝ ዜሮ ስድስት እሺ።
አስራ አንድ አስራ ሶስት ሀያ ሶስት
ናትናኤል በሚል ኢብራሂም
ኢብራሂም።
ናትናኤል ኢብራሂም አዎ አዎ ናትናኤል።
እ።
ምንድን ነበር የያዙት? personal ነው ወይስ አይ አይደለም group ላይ ያ- የዓለም የሚባል የዓለም በአምላኩ አዎ፣ አዎ።
የዓለም እሱ group ላይ ሽንኩርት አ grade B ማለት ነው
grade B እና አ grade C ደርሷል
okay grade B ነው ያልደረሱት።
አ አ
እዚህ ግን እንደወጣ ነበረ የሚያሳየው። አልተደወለለትም ነበር።
አ እኔ ጋር አይደለም creator ኡ ጋር ነው ቢደውሉ እሱ ደግሞ አልተደወለም አለ እኔ ጠዋት ደግሞ ለሾፌሩ ተቀብሎ ወደ እየመጣ ነው የሚል ዝም ብሎ notification መጥቶልኝ ነበር የቺፕቺፕ ላይ አዎ እዚህ የሚያሳየን ከሆነ delivered ይላል ሁለቱም
እ እ ሁለቱም ይሄ delivered ነው የሚለው በዛን ቀን ማለት ነው። ተመሳሳይ ሁለቱም ማቲያስ ነበር ያዘሉት።
አል- እንትኑ ግን የኛው grade C ው እንደደረሰው ነግሮኛል ግን grade B ው ግን አልደረሰንም አይ ያጣሩ አልደረሰኝም።
አንድ አንድ driver ነው ይዞሎት ሄደው ለሁለቱ
አ እንዴ አንዱ ብቻ እኮ ነው የተረከብነው ታዲያ እ አይ ሁለቱም አንድ driver ስለ ይዞሎት ስለወጣ ምናልባት እንትኑ በደንብ ጠይቁት፣ admin ኑ ተቀብሎት እንዳይሆን
ጓደኛዬ ጓደኛዬ እኮ ነው አልተቀበለም። ጓደኛዬ ነው የእኛውን grade C ውንም ስንቀበል አልነበርኩኝም እሱ ጋር እና grade B ው ግን እ, ገና ነው በቃ ብለን ነው ዝም ያልን የነበረ።
እሺ ለነገ ይመጣሉታል። የት ነበረ location?
እዛው እናንተ እዛ ገርጂ ነኝ ያለው ገርጂ ሮባ ጋር
በቃ እሺ ለነገ ስቶራቸው አካባቢ።
ይመጣሉታል። እሺ
እም፣ ነገ- ታስተላልፍልኛለሽ? አ?
ለነገ አስተላልፍሎታለሁ። አዎ እሺ እማ፣ እሺ እናመሰግናለን። እሺ